ጤና ይስጥልኝ ሁሉ ስፖርት ነው ባኮ ምን ልርዳዎ
ቅድም ተቋርጦብኝ ነው እኮ እንትን ነበር ማታ ሞልቼው ነበር አል እንትን አላለም። አሁንም ሞልቼዋለሁ deposit አድርጌው አልገባልኝም።
ምንድን ነው deposit ነው ጥያቄዎት?
አዎ deposit አድርጌ ግን ለመጫወት ፈልጌ እንትን አላልልኝም አልገባም። ከቴሌ ብር ማለት ነው።
በምንድን ላኩበት? ስልክ ንገሩኝ። ቴሌግራም ይሄ ነው ይሄ በዚህ የደወልኩለት ዜሮ ዘጠኝ አስራ ስምንት በዚህ አላኩም። ቴሌግራም ቴሌግራም የላኩበትን ያልኩት
ቴሌግራም አይደለም ከቴሌ ብር ነው። ከራሴ ወደ ሁሉ ስፖርት ከቴሌ ብር የተላከሉትን message በቴሌግራም ይላኩልን።
አሀ እሺ፣ ቁጥር ያዙኝ። ያኔ ቴሌግራም
እሺ፣ ዜሮ ዘጠኝ ሰባ ስምንት
አንድ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ስምንት አስራ ስድስት
ሰባ ስምንት አስራ ስድስት ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ።
እሺ፣ አመሰግናለሁ።